Yes, me dame un WhatsApp.
አራዳ አት ሆስ ድምፁ
ሄሎ ሄሎ ሄሎ፣ ይሰማል
ሄሎ አ?
ይሰማል።
አይሰማም?
ቤት ነው የደወሉት።
አ?
ቤት ነው የደወሉት። ምን እንርዳው?
አይ እንትን ነበር ኦንላይን ጨወትኩኝ አንድ ትኬት አንድ ጨዋታ ሲያስበላኝ ይመለሳል ነበረ
እሺ፣ cashier code ይነግሩኝ።
cashier code ኡን አ
cashier code ማለት የት ነው?
cashier code ቱ ስር barcode አለች አይደል?
አ ከሷ በታች cashier code የምትላለች ስምንት digit ቁጥር
ያዘሽ አስራ አንድ እሺ፣
አርባ እሺ፣
ዘጠና ሰባት እሺ፣ ሄሎ ሄሎ ሄሎ፣ ይሰማል?
ይሰማል።
ተቆራረጠ። የመጨረሻውን አልሰማሁም። ዘጠና ጨረሻው ሰባት እ ሄሎ?
ዘጠና ሰባት ሀምሳ ስድስት ሀምሳ ስድስት
እሺ አሁን ታርሟል። እሺ አ?
አሁን ታርሟል። መቶ ብር ተመላሽ አለ።
እሺ።
እሺ መልካም